ዳይሬክት ንግድ በኢትዮጵያ ይለምበት
ምስኩ ኦክሲጅን ለመመስገብ ነበረ።
ለመመዝገብ ነው።
አዎ እሺ ደንበኛ ቢጃይ ቁጥሮትን ያውቁታል? ቢጃይ ቁጥሮትን ያውቁታል ደንበኛ?
ምናሽማ ቢጃይ ቁጥሮትን ወይ ቲን ነንበሮትን ያውቁታል ደንበኛ?
እሺ እሺ ፒን ነበር ሁለት ዜሮ አስራ ሰባት
ሁለት ዜሮ አስራ ሰባት ስልሳ አራት
ስልሳ አራት ዜሮ ሶስት ሀያ አንድ ዜሮ ሶስት ሀያ አንድ አዎ ትንሽ በመስመር ላይ ጠብቁኝ ደንበኞች። ቤተሰብ ባርና ሬስቶራንት ነው።
አዎ አዎ
ስሞትም አልበል
ስሜ ዘውዱ
ዘውድማ ዘውዱ ጥላይ በላይ
ጥላይ ጥላይ ጥላይ አዎ
ታረቀኛ ስላስጠበቅኩት መዝግቤ ቁጥር ስለሚሰጡት ነው።
አቤት ታገሱ። ይቅርታ ስላስጠበቅኩት መዝግቤ ቁጥር ችግር ስለሚሰጡት ችግር የለም።
በዚህ ስልክ ቁጥር ልመዝግበው ደንበኛች
አቤት በዚህ ስልክ ቁጥር ልመዝግበው አሁን በደወሉበት አዎ ይቻላል። አዋሪ አዋሪ አቤት
መስመር ላይ ያሉ ደንበኛችን አዎ አዎ
እ፣ ቅድም ደውሎ አስመዝግበዋል መሰለኝ። እዚህ ጋር እንደሚያሳየኝ ተመዝግበዋል ነው የሚለኝ።
አይ ተቀብያለሁ እኮ ከአሁን በፊት ዛሬ አልተቀ- አልተመዘገብኩም።
እሺ የትኬት ቁጥሩ ሰላሳ ሀምሳ ዘጠኝ ነው።
ሰላሳ ሀምሳ ሀምሳ ዘጠኝ እሺ፣ አመሰግናለሁ።
እሺ ደንበኛችን እስከ ሶስት ቀን ውስጥ ካልመጡ መልሰው ደውለው ቅሬታ ማቅረብ ይችላሉ። ሌላ ምረዳዎች ነገር አለ?
በቃ ይሁንማ።
ስለ ደውሉ እናመሰግናለን። የእናንተ አስተያየት ሀሳብ ካሉ በሚሰሙት ድምፅ በኋላ ያስተላልፋሉ። መልካም ቀን።
እሺ